hello ጤና ይስጥልኝ Best Bet
ወጪ ሳደርግ withdraw ቆረጠብኝ አምስት ሺህ ብር
withdraw ሳደርግ አምስት ሺህ ብር ቆረጠብኝ። አዎ አንዴ ሁለት ሺህ አንዴ ሶስት ሺህ ቤስት ቤት አሁን ነው?
እናንተ ድረስ። አይ ጠዋት
ጠዋት አ እሺ የ Best Bet ቁጥሩ የደወሉበት ነው
አ የአስራ አንድ ቤቱ ማለት ነው መጨረሻ አስራ ስምንት
ስንት ብር ነው አምስት ሺህ ብር ሁለት ሺህ እና ሶስት ሺህ ይሳ እሺ upgrade አድርጌልሃለሁ ይገባልሃል ትንሽ ጠብቀው እሺ እሺ አመሰግናለሁ።
ችግር የለም